ጤና ይስጥልኝ አሪፍ ነኝ መሀሪ ሴማ ኮም ልርዳዎት?
Uh, because this other girl, እሺ
uh, sorry, the current security traditional of the ምናምን ያለ ክስታር ምናምን ይኛል ከየት ላይ ነበር የሞከሩት?
ከሲቢ
ኢሲቢ ብር ሲስተም አሁን እየሰራ አይደለም ለጊዜው። ስለዚህ ለዛ ሊሆን ይችላል እነሱ ጋር ደውሎ ያሳውቋቸው ሲቢ ብር ላይ።
እሱማ ብሩን አልቆረጠብኝም።
አዎ
ለዛ ነው system ኡ እየሰራ አይደለም አሁን በቤቴክስ አዎ እየሰራ ስላልሆነ ነው። ያው እኛም አሪፍ ፔ ስለሆንን ደግሞ ብሩ ሲቆረጥ ነው ማየት የምንችለው እኛም።
አልተቆረ ብርማ አልተቆረጠም።
አዎ ስለዚህ ለእነሱ text ኡ ለምን text ኡ ለምን እንደዚህ እንዳለኝ ለማለት ፈልጌ ነው።
አዎ እስኪ በይበልጥ ሌላ- እነሱ ሊያስረዷችሁ ይችላሉ። ሲቢ ብር ላይ ደውለው።
እሺ
እሺ መልካም ቀን።
መልካም ነው።